የዋሽንግተን ክልል ማሰብ ሄሎ ሄሎ አቤት ሰላም ነሽ?
ሰላም አለን አለን። ከጥቅምሽ ብዙ በሽታ ነው ደውል።
ኬት እሺ ጥቅምሽ ብዙ በሽታ እሺ ደህና ነሽ? አ?
እ ስልካችሁ ስልክ ስለተጻፈ ኮድ ባዚህ ደወልኩ ባይናንስ ባዝ መስራት ደህና ነሽ? አ? ዶክተር እንትና ማግኘት አቸው ቤቲ ነው
ዶክተር ማን ቤቲ
በስልክ ማግኘት አይችሉም ደህና ነሽ? አ? እንትን ፈልጌያለሁ ኬስ ስካን ስካን ሲቲ ስካን ኮንትራክት
እሺ
ነገ ጠዋት ሰውን ፈልጌ ነበር። ከዚህ በፊት ምክት አድርገ ነበር ላይ ከደስል ለነገ ጠዋት እኮ ነገ መደወል ይችላል እኮ
ነገ እንደውላለሁ። ኦልሬዲ የእሷ ስልክ ከፍተኛ እንደ በእናትህ ባለፈው እዚህ መታ ስልኳ ጠፍቶ ጠፍቶብኝ ነበር።
ስልክ የለንም ከዛን ነው ከዛን ላዛን ነው የሚደውለው። እሺ እ ከላዛን ነው የሚደውለው እኮ ስልክ የለንም የዶክተር
የእሷ ስልክ የለሽም? ሲስተር ቀጭኗ ማጆ ቀይ ነበር ማን ነበረች? እሷ ደግሞ አስተባባሪ ሁሉ ጊዜ እኛ ጋር ትመጣለች ነበር። በእናትህ ስልካቸው የሁለቱም አንድ ስልክ ቁጥር አታገ- ማግኘት አልችልም።
አዎ ስልክ ማግኘት አይችሉም። የሚፈልጉትን ነገር ይደውሉና ይጠይቁን።
እም፣ እሺ። አይ ቆይ እሱ የእነሱ ስትፈልገ እንትን ይላል ልበለሽ